ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው።
cash out ማድረግ ፈልጌ ነበር withdraw ማለት ነው።
እሺ እምቢ አለኝ እንዳለ application ኦቹ የሉም አይሰሩም።
እሺ አሁን በምነግሮት መሰረት ማውጣት ይችላሉ።
እሺ ንገሪኝ እስኪ።
withdraw የሚለው ላይ branch payment የሚል አለ አይደለ?
አዎ እዛ ላይ የሚፈልጉትን እሺ የገንዘብ መጠን አስገብተው እስከ አምስት ሺህ ብር ነው የሚቻለው።
እሺ የገንዘብ መጠን ያስገቡና withdraw ይሉታል።
እሺ አሁን ምን መሰለሽ ችግሩ እ እም- እኛ አካባቢ ተዘግቷል ሁሉም branch።
አይደለም እኔ ልነግሩት መጀመሪያ እኔን ይስሙኝና እሺ እሺ branch ሄደው አይደለም የሚያወጡት እኛ እዚህ እናስገባሉት።
እሺ ከዛ withdrawal code ይልክሎት የለ አዎ የሚልክሉትን withdrawal code screenshot ያደርጉና በቴሌግራም ነው የሚልኩልን።
እሺ ከዛ እ፣ ሙሉ ስሞትንም እንደዛው ሙሉ ስሞትን screenshot ያደረጉትን ከዛ ደግሞ ስልክ መ- ቴሌብር ነው አይደለ እንዲገባሉት የሚፈልጉት አይ ንግድ ባንክ ነው።
ወደ ንግድ ባንክ ነው። በቃ አዎ።
ስሞት ማን ነው?
ፓሪስ ንግስቴ።
እ፣ የሁሉ ስፖርት እ፣ እና የንግድ ባንክ አካውንቶች ስም መመሳሰል አለበት።
አዎ አዎ እሺ በቃ ከዛ ምን ያደርጋሉ? የንግድ ባንክ ቁ- ቁጥሮትንም ይልኩልናል። ሙሉ እሺ ስሞትን እና ምን የንግድ ምን ባንክ እንደሚለኝ ቁጥሮችን?
ታውቂያለሽ?
እ፣ withdraw withdraw ብዬ branch payment የሚለው ላይ ስገባ ማለት ነው። አዎ፣ አሁን መጣልኝ። በቃ thank you ሰርቷል። ልላክልሽ በቃ ይዘዋል የእኛን የቴሌግራም ቁጥር።
አዎ አለኝ አለኝ።
እሺ እሺ እሺ